hello
ሰላም ደንስ ሰላም ጤና ይስጥልኝ።
አለው እንትን ይሄ ቴሌዊን የሚል አሁን ተመዝግቤ ነበር እና ሰማሽ
ይሰማል ይሰማል።
verification code ይላል። ምንድን ነው ኮዱ? የምን ኮድ ነው? አላክልኝ ምንም ነገር ሪፈራል እ?
የሚጠቀሙ ይቆራረጣል ድምፅሽ። አቤት አቤት።
referral code የሚለውን አ, ምንም አይነት ነገር ቁጥር አያስገቡበት። ስልክ ቁጥሮትን ብቻ ጽፈው login ይበሉት።
እሺ
ከዛ verification code እና send የሚል ይመጣል። send ይበሉት። send ሲሉት አራት ቁጥር ይልክሎታል።
እሺ እሺ okay thank ችግር